I love Hola, Oye,
I love ጤና ይስጥልን hello, ጤና ይስ- እንካ እንካ
ዶንኪ ቲዩብ ነው።
ሰላም እግዚአብሔር ይመስገን። እንዴት አሉ?
አለን። ቅድም ደውለን ነበር እና መረጃ ጠይቀን ምናምን ቴክስት እናደርጋለን ብለው ሄሎ አላደግንም።
ሄሎ ሄሎ ሄሎ፣ እየሰማሁት ነው።
ቴክስት እናደርጋለን ብለውን ለወጌሻ ለመመዝገብ እ፣ አላኩልንም ቁጥሩን እና ስንደውልም ስልክ እምቢ እያልን ነው ወይ እዚህ ኦኬ።
ትነግሪናለሽ አካውንቱ እሺ ቴክስት እሺ፣ ይኸው አሁን እ?
አስደርግላችኋለሁ። አሁን አስደርግላችኋለሁ።
ታይ ከሚዘጋ ወይ ንገሪን እዚህ ወይ
እሺ፣ አካውንት ንገሪኝ እናቴ።
ታ- አታውቂው አንዴ እ፣ እ፣ ህሉ ህሉ
እሺ ቴክስት ህሊና አስደርግልናለሽ ወይ ከቻልሽ ህሊና እ፣ አካውንት ንገሪኝ እንዴ። በዚህ በቃል ንገሪኝ ያሉኝ ነው እ፣ ከቅድም ጀ- ንገሩኝ። አስጥ ነው አንድ ሺህ እ አንድ ሺህ እሺ ቆይ
ንገሪኝ ህሉዬ። እሺ አንድ ሺህ አሉ አዎ
ታዩ አንድ ሺህ ሀያ ሰባት እሺ
ሰማንያ አራት እሺ ዜሮ ስድስት እሺ ዜሮ አርባ አራት
ዜሮ አርባ አራት እሺ ስልክ ውስጥ በቴሌግራም የምንልክበት ቢኒያም ስልክ ቢኒያም መለሰ የሚል ስም ነው።
እሺ በዛ አስጋቡልኝ። እ፣ ስልክ ቁጥሩን ቆይ ደግሞ ዜሮ ዘጠኝ ቀወጥ እሺ ነው ቀወጥ ነው ዜሮ ዘጠኝ ስልሳ አይደለም ሰባ አምስት እሺ
ዜሮ ዘጠኝ ሰባ አምስት እሺ
ሀምሳ አንድ እሺ ስልሳ ሶስት ስልሳ
እሺ ስልሳ ሶስት ስልሳ ካስገቡም በኋላ በዛ መደወል ይችላሉ። እ፣ ደረሰኙትን እሺ
እ፣
ቢኒያም መለሰን ያልሽኛ
አዎ ቢኒያም መለሰ ደረሰኙትን እንትኖትን ምንድን ነው ስልኮትና ስሞትን በዛ በቴሌግራም text ያድርጉልን።
እሺ የአካል ነው የሚማሩት።
አዎ የአካል ከአስራ አንድ ሰዓት ተኩል ጀምሮ አስር ሺህ ብር አይደለ ዛሬ አዎ አዎ አዎ። እና ያው ሮብ already ጀምረዋል። ዛሬ አንድ class እሺ እሺ ሮብ አስራ አንድ ሰዓት ተኩል ተስፉ ሲኒማ እንገናኝ።
እሺ እሺ እሺ እሺ thank you።
እሺ እናመሰግናለን እናመሰግናለን እሺ